ሄሎ
ጤና ይስጥልኝ። ስፖርት በኩል ምን ልርዳ
ቅድም ብዬ ደውዬ ነበርና
እሺ ብዙ ጊዜ ነው የደወልኩ። ከቴሌብር ወደ ሁሉ ስፖርት የተላከ ብር ከቴሌብር ተቀንሰዋል። ብዙ ጊዜ ነው ያስመለከትኩት።
ሲስተካከል እናሳውቆታለን ደንበኛችን ቴሌግራም ኧረ ላይ ብዙ ጊዜ ነው እንደዚህ ያሉትን ልክ ያለው በቴሌግራም አራት አምስት ጊዜ ልካለሁ። አራተኛ ቀን እኮ ነው
አዎ ስላልተስተካከለ እኮ ነው ዝም ያልነው
የላኩት መሰጅ ግን ሁሉም ነገር ተስተካክለዋል፣ ደግማችሁ ብትቆርጡ ጥሩ ነው ምናምን የሚለው ነው መሰጅ የላኩት።
ማን ያለው እንደዛ
የእናንተ መሰጅ ነው የመጣ የሳንቲም
አይ የሳንቲም ሳይሆን ከሁሉ ስፖርት መስተካከል ስላለበት ከሁሉ ስፖርት ነው የሚስተካከልለው ሲጠብቁ የእኔ እኮ ብዙ ብዙ ጊዜ ነው እኮ እንትን ያለኝ በቃ ዛሬ ራሱ ሀያ ብር አሁን አሁን ማለት ነው ከሰላሳ ደቂቃ ምናምን ሀያ ብር እስኪል ሞክር ብዬ ሀያ ብር ያስገባ ወስደዋል። ትናንትና ወስደዋል እ ከሁለት ሶስት ቀንም ወስደዋል። ዝም ብለን ነው የምወስደው ግን እኔ ምንም እንትን አይደለም።
አዎ ለጊዜው ሲስተማችን እያስተካከልን ስለሆነ ያው ሰሞኑን እንደዚህ አይነት ችግር ይፈጠራል ለዛ ነው
ያው እንደዚህ ከሆነማ ጥሩ አይደለም። እ ታዲያ ምንድን ነው የምናደርገው?
ይስተካከል ይመለስልዎታል ጠብቁ መቼ ለሁሉ ስፖርት ይገባልዎታል ሲስተካከል መቼ ነው የምንመለሰው?
እኔ አይደለሁም ብዙ ይቆያል?
ማስተካክለው ለዛ ነው ማላውቀው ጊዜው
እና ሌላ ስልክ አለ ምደውለው እኔ አይ እኔ ወደ እነሱ መደወል ስለማይቻል እኔ አስተላልፍ ይለውታለሁ እነሱ እንዲያስተካክሉልዎት አስተካክሎት ኧረ፣ ይመልሱልኝ እሱማ ብዙ ጊዜ ነው ያሉት። ብዙ ጊዜ ነው የምደውለው ወደዚህ በቀን አራት ጊዜ ምናምን ነው የምደውለው።
ማልበት ሞት ይስተካከላል፣ ይስተካከላል። አ ማልበት ጣዕመ።
ሞት ጣዕመ
ቴሌግራሙ
አዎ፣ የቴሌግራም በዚህ ስልክ ራሱ እኮ ነው ጣዕመ ብርሃነ ነው አርፋይነ
እ
ጣዕመ አራፋይነ አራፋይነ ለማ ነው የሚለው እሺ አሁን ያልገባለሁት ምንድን ነው?
በቃ ከቴሌ ብር ሀያ ብሩን ዛሬ ነው የላኩት።
ሀያ ብር ዛሬ ነው እ ትናንትናም ነበረ ያኛውንም ዛሬ ነው ትናንትም- የላኩት።
እ?
Okay ከዚህ በፊት ብዙ ጊዜ ልከዋል።
አዎ ልክ ያለው በቃ ግን ወደዚህ አይመጣም። እስኪ ልሞክር ብዬ ነው ሀያ ብር አሁን ነው የምሞከርኩት። ከጨዋታው ቁጭ እኮ ነው የሆንኩት። ከጨዋታው ጎን ሆንኩት። ብሬ ብቻ አይደለም ከጨዋታ ውጭ ነው የሆንኩት
እሺ
እና እባካችሁ እባካችሁ ደጋግማችሁ አስተካክሉልኝ።
እሺ